ሄሎ
ሄሎ ሰላም ጤና ይስጥልኝ። ሄሎ
አብሬ ሰላም ነው።
አለን ምን ለብሰው
የሆነ እንትን የትኬት ምናምን ለመመዝገብ ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ለመመዝገብ የሚላለን
እሺ
ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ አንድ ቁጥር ላይ ለመመዝገብ የሚለው ዕለታዊና ሳምንታዊ ያለ መርጠው ይመዝገቡ
አስርን ቁጥር ተጭኜ እዛ ሰባት ቁጥር ነው
አንድ ቁጥርን መጀመሪያ ይጫናሉ እ
እድ- እ፣ አንድ ቁጥርን ሲጫኑ ለመመዝገብ ነው ዕለታዊና ሳምንታዊ ብለው ያስመርጠውታል መርጠው
አዎ ለመመዝገብ አዎ መርጠው ይመዝገቡ እሺ